የአስራ ሁለት ወሮች ስፍረ ሰዓት የአስራ ሁለት ወሮች ስፍረ ሰዓትን ከዚህ ይናገራሉ። አብይ ነግህ አንድ ንዑስ ነግህ ሁለት አብይ ሰለስት ሶስት ማዕከላዊ ሰለስት አራት ንዑስ ሰለስት አምስት አብይ ቀትር ስድስት ማዕከላዊ ቀትር ሰባት ንዑስ ቀትር ስምንት አብይ ሰዓት ዘጠኝ ማዕከላዊ ሰዓት አስር ንዑስ ሰዓት አስራ አንድ ሰርክ አስራ ሁለት ይህን ደግሞ አለው አብይ ነግህ አንድ ንዑስ ነግህ ሁለት አብይ ሰለስት ሶስት ማዕከላዊ ሰለስት አራት ንዑስ ሰለስት አምስት አብይ ቀትር ስድስት ማዕከላዊ ቀትር ሰባት ንዑስ ቀትር ስምንት አብይ ሰዓት ዘጠኝ ማዕከላዊ ሰዓት አስር ንዑስ ሰዓት አስራ አንድ ሰርክ አስራ ሁለት ከአብይ ነግህ አስር ከንዑስ ነግህ አራት ከአብይ ሰለስት ሶስት ከማዕከላዊ ሁለት ከንዑስ ሰለስት አንድ ግደፍ እንደቀደመው መልስ ከአብይ ታህሳስ ለባህቲቱ ታህሳስ ለብቻው አብይ ነግህ በእግር 29 ንዑስ ነግህ 19 አብይ ሰለስት 15 ማዕከላዊ ሰለስት 12 ንዑስ ሰለስት 10 አብይ ቀትር 9 ማዕከላዊ ቀትር 10 ንዑስ ቀትር 12 አብይ ሰዓት 15 ማዕከላዊ ሰዓት 19 ንዑስ ሰዓት 29 ሰርክ በእግር ሰባ ይሆናል። ቀትር አንድ ግደፍ ከማዕከላዊ ቀትር ሁለት ከንዑስ ቀትር ሶስት ከአብይ ሰዓት አራት ከማዕከላዊ ሰዓት አስር ጨምር ጠንቅቅ። ህዳርና ጥር አብይ ነግህ 27 ተኩል ንዑስ ነግህ 17 ተኩል አብይ ሰለስት 13 ተኩል ማዕከላዊ ሰለስት 10 ተኩል ንዑስ ሰለስት 8 ተኩል አብይ ቀትር 7 ተኩል ይቅርታ አብይ ቀትር 6 ተኩል ማዕከላዊ ቀትር 8 ተኩል ንዑስ ቀትር 10 ተኩል አብይ ሰዓት አብይ ሰዓት አብይ ሰዓት 9 13 ይቅርታ ማዕከላዊ ሰዓት 17 ንዑስ ሰዓት 27 ሰርክ 7 ማዕከላዊ ቀትር ጥቅምትና የካቲት ይቅርታ ጥቅምትና የካቲት አብይ ነግህ 27 ንዑስ ነግህ 16 አብይ ሰለስት 12 ማዕከላዊ ሰለስት 9 ንዑስ ሰለስት 7 አብይ ቀትር 6 ማዕከላዊ ቀትር 7 ንዑስ ቀትር 9 አብይ ሰዓት 12 ማዕከላዊ ሰዓት 16 ንዑስ ሰዓት 26 ሰርክ 7 መስከረምና መጋቢት አብይ ነግህ 24 ንዑስ ነግህ 14 አብይ ሰለስት 10 ማዕከላዊ ሰለስት 7 ንዑስ ሰለስት 5 አብይ ቀትር 4 ማዕከላዊ ቀትር 5 ንዑስ ቀትር 7 አብይ ሰዓት 10 ማዕከላዊ ሰዓት 14 ንዑስ ሰዓት 24 ሰርክ 7 ነሐሴና ሚያዚያ አብይ ነግህ 23 ንዑስ ነግህ 13 አብይ ሰለስት 9 ማዕከላዊ ሰለስት 6 ንዑስ ሰለስት አራት አብይ ቀትር ሶስት ማዕከላዊ ቀትር አራት ንዑስ ቀትር ስድስት አብይ ሰዓት ዘጠኝ ማዕከላዊ ሰዓት አስራ ሶስት ንዑስ ሰዓት ሀያ ሶስት ሰርክ ሰባ ሐምሌና ግንቦት አብይ ነግህ ሀያ አንድ ተኩል ንዑስ ነግህ አስራ አንድ ተኩል አብይ ሰለስት ሰባት ተኩል ማዕከላዊ ሰለስት አራት ተኩል ንዑስ ሰለስት ሁለት ተኩል አብይ ቀትር አንድ ተኩል ማዕከላዊ ቀትር ሁለት ተኩል ንዑስ ቀትር አራት ተኩል አብይ ሰዓት ሰባት ተኩል ማዕከላዊ ሰዓት 11 ተኩል ንዑስ ሰዓት 21 ተኩል ሰርክ ሰባ ሰኔ ለባህቲቱ አብይ ነግህ 20 አብይ ነግህ 20 ንዑስ ነግህ 10 አብይ ሰለስት 6 ማዕከላዊ ሰለስት 3 ንዑስ ሰለስት 1 አብይ ቀትር አልቦ ማዕከላዊ ቀትር 1 ንዑስ ቀትር 3 አብይ ሰዓት 6 ማዕከላዊ ሰዓት 10 ንዑስ ሰዓት 20 ሰርክ 7 መስከረም መዓልቱ 12 ሌሊቱም 12 ጥቅምት መዓልቱ 11 ሌሊቱ 13 ህዳር መዓልቱ 10 ሌሊቱ 14 ታህሳስ መዓልቱ 9 ሌሊቱ 15 ጥር መዓልቱ 10 ሌሊቱ 14 የካቲት መዓልቱ 11 ሌሊቱ 13 መጋቢት መዓልቱ 12 ሌሊቱም 12 ሚያዚያ መዓልቱ 13 ሌሊቱ 11 ግንቦት መዓልቱ 14 ሌሊቱ 10 ሰኔ ለባህቲቱ መዓልቱ 15 ሌሊቱ 9 ሐምሌ መዓልቱ 14 ሌሊቱ 10 ነሐሴ መዓልቱ 13 ሌሊቱ 11